ሄሎ
ሄሎ ሄሎ፣ ሄሎ ዘመን አቤት።
ሰላም ዘመን እንዴት ዋልክ? ድምጽህ ርቆኛል። ገነት ነኝ ከላይን አዲስ።
okay፣ አቤት። ገነት ሰላም ነው ዘመን?
አለ- አለን።
ሄሎ ሄሎ።
ሄሎ ሄሎ፣ ይሰማኛል?
እ፣ ድምጽህ በጣም ርቆኛል ዘመን።
አሁን እ፣ በ earphone ነው የምታወራኝ? ይሻላል አይደለም።
ከቅድሙ። እሺ አይ፣ አይደለም።
so ዘመን ትናንትና ኢሜይል ፈልገ I think ለፓስፖርት issue ይመስለኛል አይደለ? መጠህ ነበረ።
አዎ፣ renew so- ለማድረግ አዎ ባልደረባዬ ነግራኛለች። ትሮፒካል ሞል ላይ ነው ያለ ነው admission team ጠቅላላ እና sales ቢሮ ነበር አንተ ሄድከው ነግራኛለች።
አዎ።
የምንድን ነው የኢሜይል verification እየጠየቀ ትንሽ ስላስቸገረኝ ነው። so immediately እንደሰራልኝ forward አደርግልሃለሁ። ምን ላይ ነው ያለው እንትን ፓስፖርት ስታተሱ?
እ፣ አይ like ቀጠሮ አስይዘሃል ምናምን አላሳስኩም። ኧረ just ገና ለማስያዝ ነው።
አዎ አፋጣኙን ለማሰራት ይመስለኛል አይደለም?
አዎ alright በቃ አንድ ጥረት እያደረግኩኝ ነው። verification እያለ ዘግቶብኝ ነው። አንዳንድ ጊዜ እንደዛ ይሆናል። እንከፍተዋለን፣ ችግር የለም። ሌላም ዩኒቨርሲቲዎች apply ስላደረግኩበት ግዴታ መከፈት አለበት እና እሺ እሺ so የማርቼም acceptance ያለውም ኢሜይል እዛ እኛ እዚህ ያ- የኢሜይሉ ላይ ስለሆነ ያለው ግዴታ እንደምንም ብዬ ከፍተዋለሁኝ።
እሺ እሺ።
alright እሺ እሺ። ዘመን ሌላ ልጠይቅህ ነበረ። ባለፈው ስለ Duolingo አውርተን ነበረ። ዘመን አ- ነበረህ እንደ Duolingo
Duolingo አይ expire አድርጓል። ድሮ ነበር
okay። መፈተን የምትችልበት ሁኔታ አለ አሁንስ?
እንጃ ያስፈልጋል፣ ግዴታ ነው።
ቢሆን ጥሩ ነው። አሁን current ላይ ያለው trend ወደዛ እየሆነ ስለሆነ እንደ አምኖ አይደለም። ትንሽ ነገሮች ጠንከርከር እያሉ ነው እና Duolingo ብትፈተን ጥሩ ነው ብዬ አስባለሁኝ። ታሳውቀኛለህ?
እሺ alright። እሺ እሺ ዘመን እደውልልሃለሁኝ ወይም ደግሞ ስትወስን ንገረኝ ምን እንደወሰንክ። alright፣ እሺ።
ስለመፈተኑ አዎ ፈተናውን okay። አይ ግዴታ ካልሆነ ስልሽ አሁን እንትን ላይ ስለሆንኩ ባልፈተን ደስ ይለኝ ነበረ።
okay okay እሺ በቃ አሳውቅሃለሁ። እሺ ዘመን ያለውን ነገር ሌሎች ዩኒቨርሲቲዎችም proceed ያደረግናቸውን ቴሌግራም ላይ ተከታተለኝ።
እሺ alright እሺ፣ መልካም ጊዜ ዘመን። ጠብቀኝ፣ ኢሜይሉን check አድርጌ manage አደርጋለሁኝ። መልካም ቀን ይሆንልህ። እሺ እሺ።